ግቢው እኔ ምን ልታዘዝ?
ፍቅር እንዴት ነሽ?
ደህና ኤርሚ ነኝ። ፍቅር መሰረት ነኝ። ኤርሚያስ መሲ ነች። ሰላሳ ሶስት ሰማንያ አንድ customer ዋ ስልኳ ዝግ ነው።
ሰላሳ ስድስት ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ነው ያልከኝ ኤርሚ?
አዎ ስልኳ ዝግ ነው።
እሺ እሺ። አስተላልፍ ፍቅር አለ ሰላም አለች አጠገብሽ?
አዎ አለች። አዎ እንዴት ሆንሻለኝ?
ም- የም- የቱን የቅድም የጆሲ
የጆሲ
ጠይቂያት።
ምሳሌ ኤርሚያስ የጆሲ እንዴት ሆነ? cancel ይሆናል። ጠብቅ ኤርሚያስ ገሰሰ። እኔ ኤርሚ ወይ የበርገር ቤዝ እኮ አንድ ሰዓት ከሰላሳ ሶስት ሆኖታል።
የሞተረኛ order ነው እኔ የተላከልኝ። እኔ ጋ እንኳን አንድ ሰዓት ነው። እኔ ጋ ገና ስንት ደቂቃ መሰለሽ? negative አንድ ደቂቃ ነው የሚያሳየኝ። እኔ ጋ negative አንድ ደቂቃ ነው የሚያሳየኝ። እኔ ጋ ኧረ ራስ ደግሞ ኤርሚ screenshot አድርግ እሺ።
እኮ screenshot አሳይ አደርጋለሁ። እና ደግሞ ማለት ነው እሺ ምግብ ቤት order በዝቶ ትተው ሁላ እየወጡ ነው driver ኦች። order በጣም በዝቶ ምግብ ቤት እኮ እሺ ኤርሚ screenshot አደርጋለሁ።
አይ ይሄኛውን screenshot አድርግ እሺ።
እሺ እሺ ለምን እኔ ጋ አንድ ሰዓት ተኩል ነው የሚያሳየው።
እሺ፣ በቃ እሺ።
እሺ
ያ ያ ሄሎ ሄሎ